hello አቤት ሰላም ነው። ማሊ ባባ ነው።
ሰላም። አዎ ማሊ ባባ።
እሺ የሆነ compact Yaris compact አራት ፒስተን ያየው መሰለኝ አለ እንዴ?
አራት ፒስተን አለ። አዎ አዎ።
እ፣ ስንት ነው ዋጋው?
ሀያ ሶስት ከሀምሳ ሀያ ሶስት ከሀምሳ አዎ።
እም፣ እሺ መጨረሻው ነው እንደዛ።
አይ ከፍተሻ በኋላ የተወሰነ ድርድር ይኖረዋል። cash ነው ባንክ ነው የፈለግከው?
ከባንክ ጋር አምስት አዎ የተወሰነ ድርድር ይኖረዋል።
እም፣ እሺ ከባንክ ስም መቶ ሺህ ብር ነው እንትን የምትሉት የምታያይዙ አዎ ስም መቶ ባንክ ሺህ ብር እስከ- ድረስ መበደር አዎ አይ የምትችሉ እስከ አንድ ሚሊዮንም ይወጣልሃል።
አንድ ሚሊዮን ስለዚህ አዎ እስከ cash አንድ ሚሊዮን ብር cash ኡ ይወጣልሃል።
አንድ ነጥብ ሶስት ማለት ነው።
አንድ ነጥብ ሶስት አዎ አዎ፣ እንደዛ እም፣ እሺ እሺ፣ እሺ እሺ።